hello
አቤት ሰላም ጤና ይስጥልን።
እንዴ አስር ብር የአየር ሰዓት አሸንፋል ተብዬ ይኸው ማልችን አልገባልኝም።
አ፣ ይገባልዎታል። የ system ችግር ተፈጥሮ ነው። በጣም ይቅርታ። የእርስዎ ብቻ ሳይሆን የሁሉም ስለሆነ ይጠብቁ፣ ይገባልዎታል። እየተስተካከለ ስለሆነ ነው።
እስከ መቼ ነው የሚገባው?
እ፣ ዛሬ ከተስተካከለ ይገባልዎታል፣ ወዲያው message ይደርስዎታል። እሺ፣ እሺ፣ መልካም